ወይ hello፣ ጤና ይስጥልኝ ጤና ይስጥልኝ።
አቶ ዮናታን።
አዎ እውነት ነው።
እሺ፣ እሺ። ከፍልኝ ስትሆነም ስለ የደወልኩሎት አገኙ እንዴ መረጃ ትላ ባለፈው ደውሎልን ነበር።
አዎ አይ market እንትን እያጠናው ነው። ምናልባት ሂሳብ ክፍሏንም አገናኝቶ የነበረ አዎ፣ አገናኝ ከዛ በኋላ አንድ አንዳንድ idea ዎችን share አደረኩኝ። ግን annually ነው የሚሆነው ክፍያችሁም አንደኛ፣ ሁለተኛ ኦኬ።
ካሹን እዚህ ኢራን ብታደርገው የተለያዩ ነገሮች ትሰራበታለህ። ገባ ፈር የሆነ የሚያመጡ ነገሮች ምናምን። ስለዚህ አዎ።
ከሱ ከሱ አግል አንድ ሴልስማን አለ ከሱ ጋር እያወራን ነው። እነግርሃለሁ ወንድሜ።
መልካም። እሺ፣ አይ መረጃ እግዚአብሔር ካገኙ ብዬ ነው።
አዎ አገኘሁ።
እግዚአብሔር ይስጥልኝ። አዎ አግኝቻለሁ። በጣም አመሰግናለሁ።
እሺ ወንድሜ፣ እናመሰግናለን።
እሺ ወይ